hello withdraw ን ብዬው ነበር።
እ withdraw ን ብዬው እሺ ቆይ አንዴ አየሁ። በሚገርሽ ቆይ አንዴ ሌላ ሰላም ጤና ይስጥልኝ ቤት
ውዝድሮን ብዬ ነበረ።
እሺ አንዴ ቃል ቃል ይዘሻል ስልክ
ቤት መለጡ
ሄሎ ውዝድሮን ብዬ ነበር።
ዊዝድሮ አድርገው ነው።
አ፣
እሺ የመቼ ነው?
አሁን እሺ ስልክ ቁጥሮትን እንገሩ።
ዜሮ ዘጠኝ አስራ አምስት እሺ ሀያ ስምንት ስልሳ ሶስት ሀምሳ አንድ ሀያ ስምንት ስልሳ ሶስት ሀምሳ አንድ እሺ ስንት ብር ነው?
አንድ ሺህ ብር
እሺ አንዴ መስመር ላይ ጠብቁኝ። እሺ ወደ ዜሮ ዘጠኝ አስራ አምስት ሀያ ስምንት ስልሳ ሶስት ሀምሳ አንድ አ፣ እሺ confirm ተደርጎልታል። process ላይ ነው ይገባልታል።
እሺ እሺ መልካም ቀን።